ጤና ይስጥልኝ ኢንቨስትመንት ቤቲ ነው የምንረዳው።
እሺ ወጪ አድርጌ ነበር ሀያ አምስት ሺህ ብር approval ጠየቀ።
በዚህ ስልክ ነው?
አ እሺ፣ ሰላሳ አንዴ አምስት አንዴ ጠብቀኝ check ላድርግ።
እሺ
እሺ ወደ ቴሌብር account ሰላሳ አምስት ዜሮ አንድ አስራ አምስት ሀያ ስድስት አ ሰላሳ አምስት ዜሮ አንድ አስራ አምስት ሀያ ስድስት ልክ ነሽ። አዎ።
እሺ confirm አድርጌልሃለሁ። ገብቶልሃል። check አድርገው እሺ አመሰግናለሁ።
በደወሉ እናመሰግናለን። መልካም ቀን